Thank for calling may assist you please።
ሰላም እንዴት ነሽ?
ሰላም ጤና ይስጥልኝ።
ፊዳራማ ነው አይደለ?
አዎ አዎ ከቢዩ delivery ነበር ምደውልልሽ እሺ በሰባ ስድስት ሀያ ዘጠኝ order ነበር አዎ አዎ እ፣ እንትን forty አዎ አዎ። እና forty።
driver ኡ መጥቶ ነበርና ይኸውልሽ አንዴማ አንዴ ቆይ እ፣ driver ኡ ቅድም ገና ጠይቆ ነበርና እ፣ ከስድስት ከሀምሳ ላይ ነው ያዘሽው የነገርሽኝ ማለት ነው። almost አስራ okay ከሀምሳ ይላል እና እሺ እየተሰራ ነው ግን ለማንኛውም already እሺ እሺ። አይ ዝግም መስሎ ስለነበረ አይ አላወቀም አላወቀም የሆነ አዎ።
አለ ፒዛ ሾፑ ጋር ሄዷል አለ አለ ታዞለታል already እየተሰራ ነው የተሰራ ነው። እሺ፣ አዎ አሁን እሺ እሺ